ስፖርት አቆም ልርዳው
ሰላም ነው አለ። ወደ ቴሌ ብር ብር አስተላለፍ ያልበ ነበር።
እሺ ቴሌ ብር OK withdraw ነው አዎ ከ transaction history ላይ more more ብለው የሁሉ ስፖርት account ላይ ከገቡ በኋላ transaction history ያገኛሉ። ከዛ transaction history ላይ ያልገባሉትን screenshot አድርገው በቴሌግራም ይላኩል።
አልገባኝም። ምን ላይ ነበር ያልሽኝ? more ብዬ
transaction history ያገኛሉ። ዋሉ ምናምን ያለበት ቦታ ማለት ነው።
OK ያስተላለፍኩትን አዎ እሱን አዎ፣ screenshot አድርገው ይላኩል።
ቴሌግራም ላይ ከ transaction history ላይ transaction የባንክ transaction ኡን screenshot አድርገው ይላኩ በቴሌግራም በቃ ያወጣልኛል። option ኡ ላይ ሁሉ ስፖርት ላይ አዎ
እሺ